ሄሎ ሄሎ ሰላም ጤና ይስጥልን ቤት ቤት እ ብር በአካውንት አለ ወደ ስሪ ብር ትራንስፈር አድርጌ ነበር
እሺ ስንት ብር ነበረ አምስት ሺህ ሰባ አምስት አምስት ሺህ ሰባት መቶ አ
እሺ ቤት ቤት ቁጥሬ ነው አ
እሺ ቼክ ላድርግ ዛሬ ነው ያረካው አ አሁን ትንሽ ቆይ።
ቴሌብር ቁጥር ዜሮ ዘጠኝ ሰላሳ አራት አስራ ዘጠኝ አርባ አራት ሰማንያ ሁለት ነው አ
ገብቶላል ሸን check አድርገው መልካም ቀን